ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን ሰላም ናችሁ?
አለን ምን ልርዳው?
አለን ቴሌውን ስንጫወት ወይም ስንገዛ አሁን ምን መሰለህ ያው ቲኬት እየጨመረ ይሄዳል። አንዳንዴ ደግሞ አልተሳካም ብሎ ወደ ታች ይወርዳል የቲኬት ብዛቱ።
አዎ የቴሌቪዥን game ሽልማቶቹ እንደ እድል ነው። በሚያገኙት ትኬቶች እርሶ እድሎትን መሞከር ነው። እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት መቶ እስከ አምስት መቶ ብር ካርድ ሊያገኙ ይችላሉ። ያው ሽልማቶቹ እንደ እድል ናቸው።
እሱማ ልክ ነው፣ ሽልማት እድል ነው። ግን እኔ ይሄ ሳይሆን እንደምጫወት እንዴት እጫወታለሁ ብዬ ጥያቄ ሆነብኝ። ለዚህ ነው እኮ ደወላጭ አሁን እየደወልኩ ያለው ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ላይ ለመጫወት የሚላለን
እንደዚህ ነው። አንድ አንድ ቁጥር ስነካስ አንድ ቁጥር ምዝገባ ስለሆነ ስለተመዘገቡ አሁን እርሶ በሚገኙት ስኬቶች እድል መሞከር ነው።
ሀያ አራት ሰዓቶች ይቻላል አይደለ? ሁሌ ይቻላል። ሁሌ ይገባሎታል። በሚገባሎት እርሶ ጌሞችን መጫወት ነው።
እሺ እሺ፣ እናመሰግናለን።
መልካም እድል።